ሄሎ ጤና ዋሽንግተን እንዴት ናችሁ?
እግዚአብሔር ይመስገን።
ከየካቲት አስራ ሁለት ሆስፒታል ነበር የምንደውለው።
እሺ
lumbosacral MRI ይፈልገን ነበር።
lumbosacral MRI አዎ፣ እኛ ሴትዮ ተርፈው ነው ወለተ ኪዳን ማለት ሬድዋ ላይ የነበሩ አንቺ የገቡ ትልቅ ሴትዮ አሁን ነው ያስገባሁት።
እኛን ነርሶቹ እና አስመርቶ ይመጣል።
እሺ ችግር ከዛ የለውም።
ይሆናል።
ይህ ከያዛችሁ እሺ
ሄሎ
አቤት አቤት። እሺ የጀርባ እሺ።
ማለት ነው አይደል?
የጀርባ ማለት ነው። አዎ።
አዎ። እሺ
እ?
ዋጋው ማናት? እሺ ዋጋውን ንገሪን አለባቸው።
አራት ሺህ አምስት መቶ አምስት ብር
አራት ሺህ አምስት መቶ አምስት ብር እ፣ እንትን እንደው fifty percent እንኳ discount የሚያደር- ብታደርጉልን ደስ ይለን ነበረ።
እ፣ እሱ ማን- ነው ማናገር ያለባችሁ?
ባለሙያ ነው መጥቶ የሚያናግረው። እናት እኛ እኮ ባለሙያ ላወቅኩ ለ patient እኛ ለምን እ?
ነግሩ ወይም ሌላ ቁጥር ልስጥሽ እንዴ?
እሺ ስጭኝና ላናግር።
እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስድስት እሺ ሰማንያ ሰባት እሺ ሰማንያ ዘጠኝ
እሺ thank you። አይ ቆይ እድሜ ልንገራ